እሺ ሰላም ሰላም
የትኬት ዋጋ ማወቅ ፈልጌ ነበር።
ቲኬት ወዴት ነው?
ከኢትዮ- ከኢትዮጵያ ከአዲስ አበባ እንትን ሂውስተን ቴክሳስ እ?
ከአዲስ አበባ ሂውስተን ቴክሳስ።
ሂውስተን ቴክሳስ።
አዎ
እሺ አንድ ደቂቃ። ለመቼ ነው የፈለጉት?
እህ እህ ለመቼ ነው የፈለጉት ቀኑን?
ለ- January ሀያ ስድስት January ሀያ ስድስት 26 አዎ
መመለሻ አለው?
ና- አይ ነው አለ መሄጃ One way።
አዎ one።
እሺ እያየሁሎት ነው አንዴ።
እና እንትን በሚቀንስ ይልሽ የሚቀንስ እንትን
እሺ ይቅርታ መስመር ላይ ስላስጠበቅኩት። የሚቀንስ ዋጋ ያለው በፍላይ ኤምሬትስ ነው። 86408 ብር ነው አንድ stop ዱባይ ነው።
ምን አልኩህ?
የሚቀንሰው በረራ በፍላይ ኤምሬትስ ነው። አንድ stop ዱባይ ላይ ያለው ትራንዚት በረራ ነው። 86408 ብር ነው።
ትራንዚቱ ምን አይነት ምን ያህል ሰዓት ነው?
ትራንዚት ሰዓቱ 13 ሰዓት ከ45 ደቂቃ።
አስራ ሶስት ሰዓት አዎ 13 ሰዓት ከ45 ደቂቃ Okay። ከዛ አነስ የሚልስ የለም የትራንዚት ሰዓት?
የ transit time ኡ ሌሎት አንድ ደቂቃ እሺ። Ethiopian Airlines አለ ሰባት ሰዓት ስምንት ሰዓት transit time ያለው አትላንታ ላይ እሱኛው መቶ ሀያ አንድ ሺ ስድስት መቶ ዘጠና ሶስት ብር ነው። Hello
ወይ እየሰማሁት ስንት ሰዓት ነው? ስንት ነው የ Ethiopian Airlines? ስምንት ሰዓት መቶ ሀያ አንድ ሺ ስድስት መቶ ዘጠና ሶስት
ኦ፣ okay። እሱ ነው ማለት ነው ትንሹ።
ትንሹ ያለው እሱኛው ነው።
Okay፣ እሺ በቃ እሺ። እናመሰግናለን።
ምረዳውት ነገር ይኖራል።
እ እ ሌላ ምረዳውት ነገር ይኖራል።
አይ በቃ ይኸው ነው። እናመሰግናለን።
እሺ እናመሰግናለን ስለደወልን ማለት ነው።